ያስጥልን ቤት ቤቲ ነው የምልለው።
ይለው ማታ እዚህ ቤት ላይ ተሳስቼ ወደ voucher ብሬ withdraw አድርጉትና እሺ
ወደ እኔ የምፈልገው በ voucher ከሆነ ሁለት አይነት አማራጭ አለ።
እሺ አንደኛ አቅራቢያ ቤት ቤት ሱቅ ካለ እዛ ሄደ cash መቀበል ትችላለህ።
እሺ፣ ግን የለም እዚህና ገጠር ነኝ።
እሺ ካልሆነ ደግሞ እኔ step ኡን ነግረህና ራሱ ወደ ቤት ቤት ትመልሰዋለህ።
አዎ እዛ ሻላላ።
እሺ እኮ ቴሌግራም ላይ hi በለኝና እዛ ላይ step ኡን ልላክልህ ራስህ ትመልሰዋለህ። እሺ እሱን እያየህ ግን ድጋሜ ወጪ ማድረግ አትችልም።
አይ ችግር የለም ትጫወታለህ። ድጋሚ ተፈልግ በቃ ቴሌግራም ቁጥር ልንገርህና እዛ ላይ hi በለኝ ከዛ እኔ እነግርሃለሁ።
እሺ፣ ቁጥሩን ንገረኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት ያሸናፊ እሺ እሺ መልካም ቀን።
አንድ